ሄሎ ሄሎ ተቋረጠ።
አ ተቋረጠ። ካርድ አልቆ መሰለኝ። እሺ ደግሞ እንትን ምን ነው የሚባለው ያለ delivery እንትን ማለት አይቻልም መውሰድ
ማለት product አብዘህ ነው አ free delivery አይቻልም ወይ?
አንተ በ group ከሆነ እንደዛ ነው።
በ delivery ግዴታ
በ group ከሆነ free delivery ነው።
አ ያለ group ከሆነ delivery ነው።
group ከሆነ በነፃ ነው ይመጣል።
እኮ በነፃ delivery ው አዎ delivery በነፃ ነው። የ group ከሆነ አሁን እንደዛ ነው።
group ከሆነ በነፃ ነው የሚመጣው። ማርያም እዚህ ጋር group ከፍተን እንትን መቶ ሀምሳ ብር እንትን ይላል።
group ላይ delivery እንትን ላይ ነው free delivery ነው። አብረተዋል on አድርገው free delivery ያለው free delivery on አድርገው። አይ እሺ፣ እሺ እምቢ ካለ እንደውልልሃለሁ። እሺ ያኛውን እልክልሃለሁ ቴሌግራም እሺ እሺ